ቀደሰ በሶስት ይፈታል። ወቀደስዎ ለአልዓዛር ለየ ቀደሰ ኪያሃ አከበረ አነጻ ከለከለ አበቃ አጸና ቀዲሶ ኪያሃ አከበረ አነጻ ከለከለ አበቃ አጸና ቀደሰ ቅዱስ ቀደሰ ቅዱስ አመሰገነ የሰቤት ነባር ተረፍ ሙሪየንሱ የገበታ ውሃ ስሱ ስድስት ብእሲ ስድስት ስሱ ስድስት ብእሲ ብሩህ ንሂሳ በረት ጋርሳ ሶርዝ ጎለምህሳ አሮጌ ብረት በአሮጌ በረት ነሐሴ ነሐሴ ካይሴ ጉበት ጉበት ጉበት ሃኖስ ሰማይ መብእስ መብእስ ሰንካላ ማይስ ዳባ ምክማስ ዳውጃ ሰንኮሪስ መምህር ሲላስ እንቁ ሰቅማንድሮስ ሽቱ ሰጢጥራስ አራት ድርህም ቀውስ ቀስት ቀንዶ ቀንደራጢስ ቆንደራጢስ ዳጉሳ በርተሎሜዎስ እንቁ በበዶስ ቆሮስ ማድጋ ብልታናስ ጨረቃ ታህሳስ ታህሳስ ታኦጎሎስ መምህር ቶማስስ ፀሐይ አላዶስ ካብ አስተሮስ ሰማይ አሪዮስፋጎስ ፀሐይ አብጥዲስ ቋንቋ አጥላእስ ዝንብ እጠስ እንቅልፍ ኩኢስ አርባ ላዳን አርባ ላዳን አንድ የሚያደርግ መስፈሪያ ይማውስ ምስራቅ ድንቡስ የብረት መንዶ ጠርብንቶስ ወርካ ጠርጢዮስ ጥቁድሃ ጲልጣኖስ ጸበለ ሄሬፌኔዎስ ሽቱ ፒላስ የጫጉላ ቤት ፍህሶ አፈጎማ አፈጎማ